ሳይሆን ገና ለምግብ ቤቱ እንትን አለ። ሄሎ ሄሎ፣ አቤት፣ ሰላም ነኝ።
ሰላም፣ እንዴት ነሽ?
አሎ፣ እንዴት ነህ?
አለሁ አለሁ። ስልሳ ስድስት ዘጠና ዘጠኝ አንድ በይ
ስልሳ ስልሳ- ስድስት ዘጠና ዘጠኝ
አ እና ስልሳ ሰባት ዜሮ ዜሮ ስልሳ- ስልሳ ሰባት ዜሮ ዜሮ አ
እሺ፣ PIN ነው አ ሁለቱንም PIN አድርጊልኝ።
ቀላል ነው።
ቸርነት ነኝ።
እሺ፣ ቸርነት check አደርጋችኋለሁ። እሺ፣ በስመ አብ ግን ስልካችሁ በስመ ምን ምንም ልንግባባ አልቻልንም።
እውነት አይሰማም ያኔ ኧረ በስመ አብ።
ምንድን ነው?
በጣም ቆይቶ ምናምን ነው ድምጽሽን ማዳምጠው ካወራሽ በኋላ በጣም ቆይቶ ምናምን።
ልክ እንደ ውጭ ስልክ ማለት ነው።
አዎ አዎ፣ እኔ ለዛ ይመስለኝ
እሺ፣ በቃ I think ደግሞ የ- ይስተካከላል። የተወሰነ ጊዜ ነው፣ አይደል?
በደንብ ይስተካከላል።
ኧረ አዎ፣ ወደ ለተወሰነ ዋናው- ጊዜ ነው ኔትወርክ ወደ ዋናው መስመር መልሱን። ኧረ ኧረ ይደብረናል።
ይታከላል። እሺ፣ ቸርነት ቻው እሺ።
እሺ፣ ቻው